ሄሎ፣ ሰላም ጤና ይስጥልኝ Best Bet
waxaan ku waxaan reer walaalle
ሶማሊኛ ነው የምትችለው?
Ah, አማርኛ ራሱ አዎ እችላለሁ እሺ፣ አማርኛ አውራኝ አባቴ።
እ Best Bet የጫወተው ብር እህ
ጠፋኝ
ምን withdraw አድርገኸው ነው?
የገባው ቦታ አላውቅም። ሀያ ብር ነበረ እሺ፣ ቤስት ቤት ቁጥርህን ንገረኝ።
ያ የ- የምትጮትበትን 09 ዜሮ ዘጠኝ እህ
ዜሮ አምስት
በዚህ በደወልክበት ነው?
ዜሮ ዘጠኝ እ፣ ባስቤት እ፣ እንትኑ እንትኑ ቁጥሩ ነው የምፈልገው አይደለም አዎ፣
ቁጥሩ ነው አተራ አዎ፣ አዎ፣ ቁጥሩን ቁጥሩን
ዜሮ ዘጠኝ ዜሮ እህ።
አምስት አስራ አምስት እህ
አርባ እህ
ዘባንያ አራት እህ
አርባ አንድ አብዲ ሳፊ አብዲ ነው።
እሺ፣ ቆይ አንዴ ሀያ ብር ነበር የነበረኝ ያልከው?
ሀያ ብር ነበረ።
እ ቆይ አንዴ እሺ፣
እ?
ቆይ አንዴ እሺ አባ
ምኑ ሄሎ
አባ
ሄሎ።
ቆይ አንዴ ጠብቀኝ።
እሺ የጠፋው ብር አስመልሶ እሺ እሺ፣ ቆይ ይኸው ወይ እያየሁልክ ነው።
ወይ ወይ ባለፈው ይሁን ወይ እ፣ ማታ ይሁን
እሺ፣ ቆይ አንዴ እሺ፣
እሺ እሺ
ሀያ ብር ነበር የነበረ
ማታ ሀያ ብር ነበረ። ከአሁን በፊት የጠፋ ብር አለኝ።
ተጫውተህበት እኮ ነው
እ?
ተጫውተህበት ነው።
ተጫወተ ይፈልገል ነበረ ጥፋኝ፣ ሌላ ቦታ ገባኝ።
No አይደለም፣ ይኸው እኔ እያየሁት ነው።
እ?
እኔ እያየሁት ነው account history ን እና በአንድ ብር እ፣ በሁለት ብር ይኸው እንዳለ መድበህበታል። እያየሁክ ነው። እሺ
አይደለም አምስት ብር በማታ- በማታ ብቻ እ?
በማታ ብቻ
በማታ ብቻ አርባ- ማለት
እ፣ ሀያ አምስት አንድ ጊዜ ገባ፣ ሀያ ብር አንድ ጊዜ ገባ፣ ሀያ ብር እሺ አንድ ጊዜ ገባኝ።
እሺ
ሀ- ሀ- ሀያ አምስት ተጫወተ፣ ሀያ ብር ደግሞ ተጫወተ፣ ሀያ ብር ጠፋኝ።
እስቲ ቆይ አንዴ
እንዴ
ውጠዱ ውጠዱ። አባ ምንም በዚህ history እያመጣልኝ አይደለም። እሺ
አይደለም
እም፣ እም።
አይቷል። አስራ አምስት ሀያ አምስት ተጫወተ፣ ሀያ ደግሞ ተጫወተ።
እስቲ Best Bet ቁጥርህን ወይ እንደገና ንገረኝ። ዜሮ ዘጠኝ አስራ አምስት
አርባ ሰማንያ አራት ሰማንያ አራት ሀምሳ አይ አይ አይ ይቅርታ ብት ይቅርታ ብት እሺ ንገረኝ።
ዜሮ ዘጠኝ ዜሮ ስድስት እሺ
ሀምሳ ስምንት እህ
አ፣ ሀምሳ አምስት
ቆይ አንዴ ቆይ አንዴ እሺ እያየሁልክ ነው።
እ?
ቆይ አንዴ እያየሁልክ ነው። መድበህበታል እኮ እ?
ሀያ አምስት ብር deposit አደረግክ አይደለም?
ቁጥሩን ሄሎ?
ይጨርስ ቁጥሩን ይጨርስ መጀመሪያ አይደለም ይኸውልህ፣ ነገርከኝ እኮ ይሄ በዚህ በደወልክበት ቁጥር አይደለም አዎ እኮ ይኸውልህ፣ ትናንት መጀመሪያ ዛሬ ሀያ አምስት ብር deposit አደረግክ አይደለም
ማታ ማታ አራት ሰዓት እኮ አራት ሰዓት አካባቢ አይደለም
እ
አ- ከዛ በኋላ እኮ በአንድ ብር በአምስት ብር እ በአስራ አንድ ብር ምናምን እያደረክ እኮ ተጫውተህበታል
ሀያ ብር በአስር ቤት በአስር ቤት እኮ ተጫውተህበታል።
አልጫወትም ያ history ውን screenshot አድርጌ ልላክልህ የተጫወትክበትን
የለ
ምን አልከኝ?
የገባው
ይኸውልህ የተጫወትክበትን ልላክልህ ወይ
አይደለም የጫወተ ፈልገ የጫወተ ወይ ሌላ ሰው የተጫወተበት አለ ማለት ነው። እሺ
የሌላ ጊዜ ልጫወት
ምን አልከኝ?
አሁን መመለስ ትችላለህ አንቺ አን- አይ ይሄ የተጫወትክበትን ብር እንዴት እንመልሳለን አልጫወትም
እኮ screenshot አድርጌ ልላክልህ?
በቃ ተው እሺ ተው ተው በቃ